ጊዜ እንዳስተካከለ። ሄሎ
ሰላም ነው።
አቤት
ሰላም ነው። እንዴት ናችሁ?
አለን
ፍ- እዚህ አፍሪ ወርክ ላይ CV ለማስተካከል ፈልጌ ነበረ።
okay። support ፈልገሽ ነው?
አዎ ፈልጌ ነው።
እሺ እ፣ የ support ለ support ስልክሽን አስተላልፍና እነሱ እንዲደውሉልሽ አደርጋለሁ። አሁን ይደውሉልሻል።
እሺ እሺ፣ ይሄ እጠብቃለሁ።
recruitment ስለሆነ ነው። እሺ እ፣ እሺ እሺ እሺ እሺ እሺ እሺ